Hello? Hello? Hello?
Hello ጤና ይስጥልኝ። ጤና ይስጥልኝ። ምልሻ ዘዝ
ጤና ይስጥላችሁ። ማን ናችሁ?
እ፣ ቴሌቪዥን ነው እርሱ የደወሉት። እኛ ጋር ቴሌቪዥን የሚባል game አለ። ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ሲደውሉ መረጃ ይመጣሉታል።
እሺ የመረጃ እንትኑ የምንድን ነው? በቃ ማወቅ ፈልጌ ነው።
እሺ ቴሌቪዥን game ነው። ጥያቄና መልስና እድሉን ይሞክሩ የሚል game አለው።
እሺ
ከዛ ኮከብ በ- ዘጠኝ ሰማንያ አምስት መሰላል አድርገው ስልክ- እንዴ ስልክ ይለያያል? በትልቅ- በትልቁ ስልክ ትንሿ ይቻ- ይቻላል? ትንሿ በትንሿ ስልክ አዎ ይቻላል።
እሺ።
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ሲደውሉ መረጃ ይመጣሉታል።
እሺ ከዛ ሰባ ቁጥር ተጭነው አማርኛ ያርጉት።
እናመሰግናለን።
መልካም ጊዜ። እሺ